ሁሉ ስፖርት ባኮም ልርዳው
ሰላም ነው።
ጀሚል ትናንት አዎ፣ ትናንትና ወደ ቴሌ ብር ልኬ ነበር፣ ግን አላለፈም። ከአካውንቴ ተቀንሷል።
ልከውልህ ነበር ቴሌግራም ላይ
አዎ ልኬ ልሻል።
ማን ልበልሽ? ስሞቱ ሮቤል
ሮቤል አዎ
ሮቤል ሮቤል ብቻ ነው።
አዎ ሮቤል ተክሎ በስልኬም መግባት ትችላ- ትችላለች።
እስቲ ስልኮትን ይንገሩኝ።
ዜሮ ዘጠኝ እም፣ አስራ ዘጠኝ እም፣ ዜሮ አንድ እም።
ስልሳ አስራ ሶስት
ይሄ ነው የ- እንትን ስልኮት የ- የላኩበት ወደኛ አዎ
ዜሮ አንድ ስልሳ አስራ ሶስት አዎ ዜሮ ዘጠኝ አስራ ዘጠኝ ዜሮ አንድ ስልሳ አስራ ስልሳ ሶስት አስራ ሶስት አዎ
እሺ የትኛው ነው ብለን ልከንለት አልመለሱልንም እኮ
okay አላየሁትም።
እኮ ገብተው ስድስት ይኸው እዛ ላይ ነው ስድስት እኮ።
ሞ- አዎ እዛው ላይ ትናንትና እለተ ገብተው አንዴ አዎ እዛ ላይ እሺ።
ገብተው የትኛው እንደሆነ ምልክት ያድርጉበት። አንደኛ፣ ሁለተኛ ደግሞ ስልክ ቁጥሩን አብሮ ይላኩ እሺ እና እዛው ላይ ይከታተሉ። ቴሌግራም ላይ ነው እሺ።
እኛ የምንመልሰው።
እሺ እሺ ይቅርታ